አፕዴት ላይ ማለት ነው እያሰብነው እንጂ ለአምስት ብቻ ነው ያወጣት።
ሄሎ
ሄሎ ሰላም ትዕግስት፣
አዎ ይቅርታ ከችብችብ ነበር የምደውልሎት።
እሺ እ ድንች ዛሬ የሚወጣ ነበሮት እና ድራይቨር ደርሶ አድሚኗ እያነሳች አይደለም ኤቢ።
አዎ እሺ እስኪ ሊያገኟት ይችላሉ?
አዎ እችላለሁ እሺ የ driver ኡን ቁጥር ልስጥዎትና ያገኙት።
okay አሁን አምጥተዋል ልንገሮት ስልክ ቁጥር እሺ ንገ- ዜሮ ዘጠኝ አስራ ሶስት
እሺ አስራ ሶስት ድጋሚ አስራ ሶስት
እሺ ሀምሳ ሶስት አስራ ስድስት
አስራ ሶስት ሁለት ጊዜ አስራ ስድስት
አስራ ሶስት አስራ ሶስት ሀምሳ ሶስት አስራ ስድስት
እሺ በቃ እደውልለታለሁ ይደውሉለት አሁን እ፣ ምክንያቱም ከቆይቷል ከቆመ
እሺ